እንቁርቁ አልሐዊ ይስጥልኝ ኤላ አቤት ጤና ይስጥልኝ የኔ ውድ አብሮ ይስጥልን እግዚአብሔር ይመስገን እንዲህ ተመዝግበን ነበር በዚህ የሶስት ወር እንዴት ነው ወረፋ አልደረሰም
በምን ጉዳይ ነበር የተመዘገቡት እ
በምን ጉዳይ ነበር የተመዘገቡት በእርዳታ
እህ እሺ በእርዳታ ከሆነ ወረፋው ሲደርስ እንደውልሎታለን ወረፋው ገና ስለሆነ ነው አሁን ላይ መመዝገብ አቁመናል ከአንድ ሺህ በላይ የተመዘገቡ ስላሉ የእርሶም ወረፋዎች ሲደርስ እንደውልሎታለን እኛ እሺ እሺ እኔ ወድ እሺ እናመሰግናለን እሺ ማየ